አሁን deposit አድርጌ የብር ብሩ አልመጣም።
message ኡን ቴሌግራም ላይ ልከህልናል?
እ እ አላኩም። ኧረ አሁን እሺ message ኡን ቴሌግራም ላይ ላክልንና ነው። እ ይገባልሃል። እሺ
አሁን አሁን ነው የምልከው።
አሁን ላክልንና እናሳውቅልህ ለቻፓ።
ከሚሴ ግን ከቴሌ ብር ላይ ቆርጧል።
አዎ እኮ ቴ- ከቴሌ ብር ላይ ሲቆረጥ ቴሌ ብር የሚልክልህን message ነው የምትልክልኝ።
አየሽ እሺ እሺ